Good afternoon ካፒታል ስፓ ይላስኪኝ hello
እንዴት አለሽ?
ሰላም ጤና ይስጥልኝ።
ለአስራ ሁለት ሰዓት special ሞሮኮ ለ couple ፈልገን ነበረ።
እም፣ ዛሬ booked ነው፣ ቦታ አይኖርም። cancellation ካለ እናሳውቃችሁ።
ጥሩ። እስከ ስንት ሰዓት ነው booked?
እ፣ እስከ ማታ ተይዞበታል። ሶስት ሰዓት ላይ ይችላሉ፣ ግን
ኦ፣ ሶስት ሰዓት ላይ ማታ ሶስት ሰዓት ያው፣ ስለዚህ cancel ከሆነ አስራ ሁለት ሰዓትም አንድ ሰዓትም check አድርጊ።
እሺ፣ የሶስት ሰዓቱ ይቅር።
የሶስት ሰዓቱ ይቃሉ።
እሺ፣ ስልኮትን ይነግሩኛል።
አዎ ዜሮ ዘጠኝ አስራ ሶስት እሺ፣ አርባ እሺ፣ ዘጠና አንድ ሀምሳ ዘጠኝ ዘጠና አንድ ሃምሳ ዘጠኝ እሺ ደውዬ አሳውቆታለሁ።
Thank you እሺ፣ እሺ፣ መልካም